ሸግዬ ምኞቱ ተሳክቶ እንዲኖር በደስታ እንዲኖር በደስታ ሸግዬ ለወደደሽ ልብ ፍቀጅለት ቦታ ፍቀጅለት ቦታ ሸግዬ በደንብ አስተውሎ አይቶ ተመልክቶ አይቶ ተመልክቶ ሸግዬ ልቤ ባንቺ ብቻ ምሎ ተገዝቷል ምሎ ተገዝቷል ሸግዬ መውደድ ባንቺ ይብቃ ማፍቀርም ባንቺው ማፍቀርም ባንቺው ሸግዬ ተፋቅረን ነው ልቤም ያንቺ ነው ልቤም ያንቺ ነው ሸግዬ መቼም አላገኝሽ በርሬ ከነፌ በርሬ ከነፌ ሸግዬ ማሰብ ማሰላሰብ ትዝታ ነው ትርፌ ትዝታ ነው ትርፌ ሸግዬ ቀልድና ጨዋታሽ ፈገግታሽ ናፈቀኝ ፈገግታሽ ናፈቀኝ ሸግዬ የት ነው ያለሽበት? ትዝታ አስቸገረኝ ትዝታ አስቸገረኝ ሸግዬ ናፍቆትሽ ቀለቤ አያል ፍቅር ጓዜ አያል ፍቅርሽ ጓዜ ሸግዬ ካሳብ መድረሻዬ ማብቃቂያ ትካዜ ማብቃቂያ ትካዜ ሸግዬ እኔ ባንቺ ናፍቆት ትዝታን ሸምቼ ትዝታን ሸምቼ ሸግዬ መቼ ሆነ ማርፎ ከቶ አንቺን አግኝቼ ከቶ አንቺን አግኝቼ ሸግዬ ጭር ባለው ስፍራ ሰውም በሌለበት ሰውም በሌለበት ሸግዬ ከወንዞ ዳር ቆመሽ ፏፏቴው ካለበት ፏፏቴው ካለበት ሸግዬ በወፎይ ዝማሬ በዜማ ተወጠሽ በዜማው ተወጠሽ ሸግዬ በነፋሽ ወያ በአበቦች ተከበሽ በአበቦች ተከበሽ ሸግዬ አይኔ አንቺን ስላየ ልቤም በጣም ጓግቶ ልቤም በጣም ጓግቶ ሸግዬ መላው ሰውነቴ በሲቃ ተሞልቶ በሲቃ ተሞልቶ ሸግዬ ሲሳብ ሲሸማቀቅ በናፍቆት ተመርቶ በናፍቆት ተመርቶ ሸግዬ እግሬ አንቺ ጋር ሲደርስ ሲራመድ በርትቶ ሲራመድ በርትቶ ሸግዬ እጄ እጅሽን ልይዝ ጥቂት እንደቀረው ጥቂት እንደቀረው ሸግዬ ባነንኩኝ ባሳቤ ለካስ ትዝታ ነው ለካስ ትዝታ ነው ለካስ ትዝታ ነው ለካስ ትዝታ ነው ለካስ ትዝታ ለካስ ትዝታ